ጤና ይስጥልን። ሄሎ ገንዘብ ለምነሽ ተባኮተ ምን አይነት የጉዞ መረጃ ልስጥዎት?
ደሴ ስንት ነው ዋጋው?
ጤና ይስጥልን ደንበኛ
እ?
አይሰማም።
ይሰማኛል። አሁን ደሴ አይሮፕላን ትኬት ስንት ነው?
ለመቼ ነው? ዋን ወይ ነው?
አይ አሁን ለማወቅ ፈልጌ ነው መጀመሪያ።
እሺ ለዛሬ ነው ወይስ ለመቼ ነው?
ቆየት ቆየት ያለው ግን አሁን ማወቅ ፈልጌ ነው ገንዘቡ ስለሚለያይ ነው ዋጋው። ስለዚህ የዛሬው ልበልዎት።
የዛሬው ነው የሚሉኝ እሺ one way ነው ወይስ round ነው?
አንድ ወይ one way
እሺ አንዱ መስመር ላይ ጠብቁ።